Hello, hello, hello, hello አቤት
ጤና ይስጥልኝ።
አብሮ ይስጥልኝ።
ምን ልርዳው?
አሁን message ገብቶልኝ ነበር።
እሺ፣ message ኡ ቴሌዊን game ይባላል።
እሺ፣ game ነው።
እኮ በቋንቋ መቀየር አይቻልም።
አማርኛ ማድረግ ትችላለህ። አማርኛና እንግሊዘኛ ያለው ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ደውለህ እ ሰባ ቁጥር ተጭነህ አማርኛ አድርገው ሶስት ቁጥር ለመጫወት የሚለውን ምረጥ።
እሺ፣ አመሰግናለሁ።
አሜን። እሺ